ይደውት?
ሄሎ
ሄሎ፣ ይሰማዎታል?
አዎ ይሰማኛል ይሰማኛል።
እሺ ደንበኛችን
አሁን በእንትን የሆነ ስልክ ቁጥር ተሰጥቶኝ ነበር ቴሌግራም ላይ screenshot ላክልኝ ተብዬ እሺ
ስልክ ቁጥሩ ቴሌግራም የለውም።
እ አይ ቴሌግራም ላይ ይሰራል ይሄ ቁጥር። ሌሎችም በዚህ ነው እየላኩልን ያሉት። በትክክል መዝግበውታል?
ዜሮ ዘጠኝ ዘጠና ሶስት ዘጠና ሁለት ነው።
ዘጠና ሁለት ነው አዎ ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት ዜሮ አንድ ሀምሳ አምስት አዎ እንደሱ ነው ደንበኛ።
አይ
እሺ በዚህ ሞክሩት። ሌላ ምረዳውት ነገር አለ?
አይ ምንም የለም።
እሺ